እንግሊዝኛም አዎ
አይ ሄሎ ሄሎ
ሄሎ አይሰማም?
ይሰማኛል። ሁሉ ስፖርት ነው ምድር ሰላም ነው።
እግዚአብሔር ይመስገን።
እ ከአሪፍ ፔ ከቴሌ ብር ወደ ሁሉ ስፖርት በአሪፍ ፔ አማካኝነት ገቢ ያስገባን ብሩ እስካሁን pending ነው የሚለው ወደ system አልገባም።
ኬት ኬት ወዴት ይሆነዋል።
ኧረ ሳምንት ምናምን ከቴሌ ብር ወደ ሁሉ ስፖርት ገቢ እያደረግን ነበር።
ሳምንት ሆነ።
ከቴሌ ብር የተላከሉት message አለ?
message ዋለ የቴሌ ብሩ message አዎ ስልኬ ላይ የለም አለ። አዎ እዚህ ላይ ይኖራል አይኖር አለ system ላይ መሰለኝ፣ ግን እዚህ የእናንተን screenshot ላድርግና ልላክልሽ። pending ላይ ነው እስካሁን እ የእኛን ሳይሆን ከቴሌ ብር የተላከሉትን message screenshot አድርገው ቴሌግራማችን ላይ ይላኩልን።
እሺ ምናልባት የ transaction history ያችንንስ አድርጌ ብልክልሽ ቴሌ ብሩ message ኡ ይኖራል።
የቴሌ ብር ነው የሚሆነው፣ የዛኛው አይሆንም። ደንበኛችን እሽማ የ check አድርጌ እልክልሻለሁ።
እሺ፣ የቴሌግራም እንትናችን እዛው website ኡ ላይ አለ። በሱ እሺ።
መላክ ይችላሉ።
እሺ አመሰግናለሁ።
እሺ።